ከእንግዲህ በኋላ እንደዚህ ቅናሽ አታገኘውም። ይህንን የምታዩት ሲኒክስ 55 ኢንች ነው። ልክ እንደ 50 ኢንች እና 65 ኢንች የራሱ receiver አለው። ከራሱ ጋር stabilizer የተገጠመለት ነው። IPS የሚባል screen ነው የተገጠመለት። ጎማ ኦሮማይካ ሙሉ ለሙሉ frameless design ነው። ልክ እንደምታዩት ግድግዳ ላይ በቀላሉ መስቀል ትችላላችሁ። table ላይ ማስቀመጥ ትችላላችሁ። እንደ ላፕቶፕ እንደ ኮምፒውተር መጠቀም ትችላላችሁ። that means wireless keyboard support ያደርግላቸዋል። remote ን በድምፅ ማዘዝ ትችላላችሁ። ይህንን የምትፈልጉ ከሆነ ባይ ባለው ስልክ ደውላችሁ deliver መጠየቅ ትችላላችሁ። ወይም ወደ ጉርድ ሾላ ትህትና ህንፃ ወይም ንግድ ባንክ አጠገብ በአካል መታችሁ መውሰድ ትችላላችሁ። ቴንኪዩ